ሄሎ ሌላ ጤና ይስጥልኝ።
ርችልን ከኢትዮ ምርት ሰላሳ ነበር ምደውልለት።
እሺ መልእክት ገብቶሎታል?
አልደረሰኝም። ምን ደርሶኝ ነው?
ዜድቲኢ ስልክ ነው የደረሱት።
አ፣ እሺ፣ እሺ ምን እሺ፣ ከሳቱም ለማውቃለሁ?
እሺ፣ ስሞትም አልበል መጀመሪያ አደም ጀንበሩ ሙሄ አደም ጀንበሩ።
ሙሄ
እሺ፣ ቆይ አንዴ። የት አካባቢ ነው የሚኖሩት?
ባህር ዳር እሺ አ- አሁን በምነግሮት የቴሌግራም username መታወቂያና ፎቶ ይልካሉ። እ፣ ሲሙ የወጣው በእርሶ ስም ነው?
አ በእኔ ስም ነው። ግን ከዚህ በፊት ግን መታወቂያ ምናምን ልኬ ነበር። አንዴ መቶ ሺህ ብር አሸንፌ ነበር።
እኮ ችግር በእርሱ የለውም።
ስም።
አሁንም ድጋሚ በ at ኢትዮ መቶ ሰላሳ
አት
at ኢትዮ መቶ ሰላሳ
አት ኢትዮ መቶ ሰላሳ
at ኪቦርድ አለች አይደለ?
አ- at at at አዎ፣ ገባኝ።
ከዛ እሷን ብለው በ small letter ኢትዮ ብለው መቶ ሰላሳ ሲሉ የእኛ ቴሌግራም ይመጣሎታል። እዛ ላይ የእርሶ መታወቂያና ፎቶትን መላክ።
ኦኬ እዚህ ላይ ነው መቶ ሺህ ብር ያሸንፉት ወይስ መቶ ሰከንድ?
አስር ሰከንድ።
Okay እኮ ይሄ ሌላ ስለሆነ በዚህ መታወቂያና ፎቶትን ይላኩ። ከዛም በኋላ የሽልማቱን ፕሮግራም ሰው ይወክላሉ፣ አሳውቃሉ።
እሞክራለሁ። ምንድን ነው ስልኩ ነው ያልሽኝ?
ዜድቲ እሺ፣ እሺ፣ thank you
Thank you.